ሄ- ሄሎ
ሄሎ
አይ ለምን ሰላሳ አምስት ብር ወሰድክ ነበር
አንተ ብር
እ ስንት ብር አሉ? ይቅርታ።
ምን ያልኩህ
ሄሎ
እ ሄሎ፣
አቤት
ይሰማል ድምፆስ ግን በጣም ጫጫታ ውስጥ ነው መሰለኝ፣ አይሰማም በጣም
እ ምን አልክ ሄሎ፣ እ አቤት አቤት ምን ሆኖቦት ነው? ሄሎ፣
ምን አልክ
ምን ምን ሆኖቦት ነው? ይቅርታ
ሰላሳ አምስት ብር ነው ወሰድሽ
እ ደንበኛ ሲሆኑ በቀን ከሆነ ሁለት ብር ነው የሚቆርጡ። አሁን ዛሬ ሁለት ብር ነው የቆረጠቦት።
እኛ ግን ሰላሳ አምስት ብር ተወሰድሽ አስራ አራት ብር ወሰድሽ ጀምርሽ ሀያ አምስት ብር ትወስዳለሽ እንጂ እ አይ እኛ ጋር ዛሬ እኛ ሲስተም ላይ ቴሌቪዥን ላይ የቆረጠ ሁለት ብር ነው። ከዚህ በላይ የቆረጠ የለም። ያው በአሁን ትኬቶች አሉት በገባሉት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እሺ አስራ አራት ብር መለሰኛሽ
እስቲ check ያድርጉ። እኛ ጋር ሁለት ብር ብቻ ነው የቆረጠቡት ዛሬ።
እሺ
እሺ እ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ይጫወቱ። እሺ ጌሞችን ያው ትኬት ስላሉት
እሺ በቃ አመሰግናለሁ ችግር የለም። እሺ፣
ቻው
ቻው